ጤና ይስጥልኝ ራንክ የቆዳ ክሊኒክ
እንደምን ዋልሽ ነው?
እግዚአብሔር ይመስገን ዶክተር ሩት ገብታለች?
ዶክተር ሩት ገብታለች አዎ
ትናንት ተመዝግበን ነበር። ወረፋ መሀ- ህፃን መሀመድ አሚን መሀመድ ሰይድ
እሺ ማንጋ
ዶክተር ሩት ለመመዝገብ ነው ወረፋ ለማስያዝ ትናንት አስይዘናል።
ትላንት ስንት ሰዓት ላይ
ትናንት ዘጠኝ ሰዓት አስር ሰዓት ይመስለኛል እዛ አካባቢ
ለስንት ሰዓት ነው ቀጠሮ ያስያዛችሁት
ከሰዓት ነው ትገባለች ስብሰባ ነው።
ዶክተር ሩት ይሄ የደወልከው ለቡ ነው ወሎ ሰፈር አይደለም
ስልሳ ሰባት ዘጠና ሰባት ነው የተባለው ዛሬ።
እኮ አዎ ያስያዝከው ከሰዓት የምትገባው ወሎ ሰፈር ነው እሷ
እሷ ወሎ ሰፈር ነው ያለችው።
እኮ አሁን እዚህ የደወልከው ለቡ ነው
ስለዚህ በዛኛው ስልክ እንደው በቢሮ እንደውል አዎ